hello ጤና ይስጥልኝ ጭብጭብ ሄሎ ጤና ይስጥልኝ አሁን እንደምዋሉ እግዚአብሔር ይመስገን እግዚአብሔር ይመስገን ምን ልርዳዎት ደንበኛችን እ፣ በስህተት order አድርጌ ነበረ
ስልክ ቁጥሮትን ይገሩ ዜሮ ዘጠኝ አስራ አንድ እሺ ሀያ ስምንት እሺ ሰባ አንድ እ፣ እሺ ሰባ አራት ሰባ አራት አስራ ዘጠኝ አምስት ኪሎ ዜሮ ቲማቲም order አድርጌ ነበረ
ስልኮትን ተሳስተዋል እ፣ እ፣ ሌላ ስልክ ነው የሚጠቀሙት ደንበኛችን
ዜሮ ለጭብጭብ ዘጠኝ አስራ አንድ እሺ
አስራ አንድ ሀያ ስምንት ሰባ አራት አስራ ዘጠኝ
ሀያ ስምንት ሰባ አራት አስራ ዘጠኝ ነው ያሉኝ
ነው አስራ ዘጠኝ ዜሮ ዘጠኝ አስራ አንድ ሀያ ስምንት ሰባ አራት አስራ ዘጠኝ
okay ስሞትን አልበል
ሜሮን በየነ
ሜሮን ማ
በየነ ሀይሉ
እሺ አንዴ ይቅርታ እ፣ ሜሮን በዚህ ስልክ አይደለም የከፈቱት ወይ በሌላ ስልክ ዜሮ ከፈቱ ዘጠኝ ልንገርሽ ዜሮ ዘጠኝ አስራ እሺ አንድ ሀምሳ ሰባት ሀምሳ ሁለት እሺ ሃም- ዜሮ ሀምሳ አንድ ሀምሳ ሰባት ሰባት ሀምሳ ዜሮ ሰባት ዘጠኝ ዜሮ እሺ ዘጠኝ አስራ አንድ ሀምሳ ሁለት እሺ
ዜሮ አንድ ሀምሳ ሰባት
አዎ በዚህ ስልክ ነው የከፈቱት okay ምንድን ነው ቴሌ ብር ተፈጠረ እየከፈልኩት
አዎ በቃ እ፣ መቶ ሀምሳ ብር የ delivery አብርተው ነው በቃ fail ያርጉትና
fail አድርግና ከእንደገና group ሌላ group አለ አዎ እሱም join ላድርገው በቃ ይሄ fail ሲያደርግ ነገ በሀያ አራት ሰዓት ይመለስልዎታል።
ነገ ነው የሚመለሰው አዎ ነገ fail ያደርግና ነገ ነው የሚመለስልዎት።
እም ሌ- ሌላ group እ፣ ከ- እንትን create ማድረግ የሚችላሉ፣ join ማድረግ የሚችላሉ። ግን join ም ሲሉ create ም ሲሉ free እም delivery ከፈለጉ እም፣ ያብሯት ከስር ከኪሎ ከሚጨምሩበት ስር የምትበራ አለች አይደል? free delivery እም የምትለዋ እም አዎ እሷን ማብራት እንዳይረሱ። እሷን እም ካበሯት okay መቶ እም okay ሀምሳ ብር delivery አይቆርጥም።
okay እሺ በቃ ይሄኛው እሺ።
fail ይሁንና ሌላ ኢንጆይ አደርጋለሁ አዎ አዎ ይቻላል።
እሺ እሺ ሰላም እ፣ በቴሌ ብር ነው ድ- transfer የሚደረገው?
ይቻላል። አዎ እሺ፣ እሺ እሺ፣ አመሰግናለሁ።
እሺ